hello ጤና ይስጥልኝ ሚስቶ hello አቤት ጤና ይስጥልኝ።
አብሮ ይስጥልን
መረጃ መጠየቅ ነበር።
እሺ ይቻላል share ለመግዛት ክልል ላይ አሉ አይደለ? እንትን በየባንኩ ይገኛል።
በየባንኩ አሉና
መልካም። አንድ ይሄኛው ነው። ሁለተኛው የ እንትኑ background ኡ ማግኘት ይቻላል። የት check ማድረግ ይቻላል? ለምሳሌ ከዚህ በፊት የነበረው የትርፋማነት ምናምን እሺ እሱን ባንክ ላይ ይሄዱና የሆነች እንትን አለች የት ባንክ የት አካባቢ ነው ያሉት ይቅርታ
እ፣ እኔ ባህር ዳር ጎንደር፣ እሺ ባህር ዳር ንግድ ባንክ የሚቀርቦት አለ
አዎ እ፣ እዛ ቢሄዱ ሙሉ መረጃውን ያገኛሉ
ከዚህ በፊት የነበረው history ያገኛለኝ።
አ እዛ ካጡ ደግሞ ወይ የምፈልገው ደውልና ሴት ለምሳሌ- አገናኞታለሁ እ፣ ለምንድን ነው እ፣ ከዚህ በፊት ለምሳሌ ትርፋማነቱ እ፣ ትርፋማ ነው አይደለም የሚለውን ነገር ማወቅ ፈልግ አዎ እሱማ ግድ ነው አዎ የቆየ ድርጅት ነው ከሰላሳ ዓመት በላይ የቆየ ድርጅት ነው ግን share ኡ መሸጥ የጀመርነው አዲስ ነው ገና አሁን ነው ሀምሌ አንድ ላይ ነው መሸጥ የጀመርነው ይሄን አውቃለኝ።
አዎ እንትኑን background ነው ማወቅ የፈለኩት አትራፊ ነበር አይደለም የሚለውን አዎ ማወቅ ስለፈለኩ ነው።
ችግር የለም ያጋር ስለዚህ ይሄዳል ነው sales ላገናኞት እንዲልክሎት እ፣ ችግር sales ም ሊያገናኝ
እሺ ማን ልበል ስሞትን ይቅርታ ተፈራ እሺ ምን ላይ ነበር ማስታወቂያችን የሰሙት
እ፣ ቴሌቪዥን ላይ በቃ እሺ አገናኘታለሁ ይደውሉታል እሺ፣ እሺ፣ እሺ፣ እሺ፣ መልካም ታንኪ